ሄሎ
ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ። ቤት ቤት አዎ። አረ ምንድን ነው ትናንትና ማታ አራት ሰዓት ጀምሮ deposit አድርጌ አምስት መቶ ብር ይኸው እስካሁን አልገባም።
ልከኸው ድጋሚ ነበር ሁለተኛ ቴሌግራም ጊዜ ላይ?
ስገባ። አዎ ሚኪ ንገረኝ ቁጥርን። የቤት ዜሮ ሰባት ዜሮ ሰባት ሳፋሪኮም ነው።
አ በ M-PESA ነው ያስገባሁት።
እሺ ዜሮ ንገረኝ።
ሰባት ዜሮ እሺ።
ሶስት ዜሮ ሶስት ዘጠና ዘጠኝ ዘጠና ዘጠኝ ሀምሳ ስድስት ሰማንያ ስድስት ሀምሳ ስድስት ሰማንያ ስድስት አዎ
አሳውቀውልሃል እኮ ዛሬ እኮ አሳውቀውልኛል። ምን ዋጋ አለው? አልገባም እንጂ ከትላንትና ማታ ጀምሮ ነው ሳወራ የነበረው።
ሳይሆን አንተ ብቻ አይደለም ያለው ብዙ ሰው ትናንት ተበላሽቶበት ነበር እና እንዳለ አሳውቀናለ። ቻፓዎች በኦርደር ነው እያስተካከሉ ያሉት እና እስካሁን እየመለሱልን ነው። እሺ